ጤና hello ጤና ይስጥልኝ።
ጤና ይስጥልን።
ዘሳራ ካፌ and ሬስቶራንት ነው።
አዎ ከአሪፍ ቤት ነበር የምደውልልዎት። እንዴት ዋሉ?
ከምን ከአሪፍ ቤት።
አሪፍ አዎ
እሺ
ወይዘሮ መልካም ኖት?
አዎ
እሺ POS ማሽኑን ላለፉት ተከታታይ ሳምንታት እየተጠቀሙት አይደለም እና በ POS ማሽኑ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር የደወልነው።
ምንም ያጋጠመን ችግር የለም። አሁን በቅርብ ነው ስራ የጀመርነው።
okay እሺ ገና አዲስ ቤት ነው። ቤት እሺ ቀይረን እሺ ምንም አይነት ችግር ቢያጋጥሙት ግን ዘጠና ሶስት ዘጠና አምስት ላይ ደውለው ማሳወቅ ይችላሉ። እሺ እናመሰግናለን። መልካም ቀን